ሰላም ጤና ይስጥልኝ። ቢጄ
አብሮ ይስጥልኝ።
ይሰማዎታል? ደንበኛችን አዎ ከቢጂአይ ነበር የደወልኩሎት። ቅድም ደውለውልን ነበረ።
ወየ ወንድሜ፣
ይሰማል?
አዎ ይሰማል። አዎ እህቴ፣ ሰላም ነው?
እግዚአብሔር ይመስገን። ከቅድም ደውለውልን ነበረ ቅሬታ ለማቅረብ።
አዎ ደውዬ ነበር።
እሺ እ ቅሬታዎትን አስተላልፈንሎት ነበር፣ ግን እ በአንድ ሰው TIN number ተመዝግቦ መላክ አለበት ወደ ኃላፊዎቹና OK፣ ወይ ካሏችሁ member ኦች መሀል አንድ TIN number ወይ የእርሶን TIN number ይስጡኝና ወደ እነሱ በቃ።
ላስተላልፍሎት።
እሺ እንደውላ እደውላለሁ መልሼ።
እሺ መልሰው ደውለው TIN number ኦትን ይንገሩን፣ ከዛ በሱ እናስተላልፍሎታለን።
እሺ እሺ።
እሺ